Hello ጤና ይስጥልኝ ቺፕቺፕ ቺፕ ቺፕ ሰላም አላችሁ?
እግዚአብሔር ይመስገን።
አለን ይመስገን። የሆነ አዘን ነበር ትናንትና፣ ግን አሁን እስካሁን አልመጣም፣ አልተደወለልንም እንድና ኮድ ደርሶታል ማታ
እ?
ኮድ አ- ደርሶታል አይደል?
አ አ የት ነበር location ኡ?
Location ምግሪን እዛ ቸቸ ቸርቸር። እሺ ስልክ ክራኮ ቁጥር ነበር።
ልንገሩት፣
እ?
የ driver የ driver ስልክ ቁጥር ልንገሩት፣ እሺ ነው ሜቢት ዜሮ ዘጠኝ ሀያ ዘጠኝ አያጽኝ ሀያ ዘጠኝ ሀያ ሀምሳ ሰባት
ዜሮ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ እንደገና አዎ ሀያ ሀምሳ ሰባት እሺ ነው ሜቢ አሚር ይባላል። ይደውሉለት።
አሚር እሺ አዎ እሺ፣ እናመሰግናለን። መልካም እሺ ቀን።
እናመሰግናለን። እሺ